አላክልኝ ወንድሜ፣ ያው መላኩ ነኝ። መላኩ ብያት መዝገብ ነበር።
እሺ አልደረሱትም ወይ? ኮዱን ልንገሩት። ልክ ያለው እኔ
አልደረሰኝም፣ ጠብቄው ነበረ።
እሺ ምናልባት መጻፍ ይችላሉ። ኮዱን ልንገሩት። ስድስት letter code
አልያዝኩም ወይ ረጋ እስክሪብቶ ነገር አልያዝኩምና፣ እሺ ወይ በቃ በ normal ስልክ text አደረግሎታል።
እሺ በቃ ላኩልኝ። የአቢሲኒያ ጭምር ላክልኝ። እሺ ምናልባት የንግድ ካምቢ ያለኝ የአቢሲኒያ አንድልክ ንግድ ባንክ ብቻ ነው የሚሆነው። አንድ በዛ ስለተላከ
አይደለ ብቻ ነው የሚሰራ። አዎ፣ በ mobile banking ወይ ባንክ ሄዶ ይሞክሩት፣ ይሰራሉታል።
አዎ። አይ አቢሲኒያም እንደዚህ ስለሚሰራ ብዬ ነው። እሺ እሺ፣ እሺ።
እሺ።
አመሰግናለሁ። መልካም